ወይ ወይ
ሀያ አራት ሀምሳ ሁለት customer ኡ ጀሞ ነኝ ያለሁት አለኝ። እኔ ቦሌ ነው ያለሁት።
Okay ጀሞ ነው ያለው አዎ፣ አዎ፣
እንደዛ ከሆነ I think የሞተር ነው አይደለም የሆነው?
አዎ የሞተር ነው የሚሆነው።
እሺ እንደዛ አትሰራውም። customer ጋር እኛ እንደውለታለን። እሺ
ጀሙ ግን በጣም ሩቅ ነው። አላውቀውም። ዝም ብዬ እየተፈላሰብኩልኝ
ቆይ እስቲ አንዴ ወይ ላናገራቸው። አንዴ ቆይ አትዝጋው። save ማን ያለው? አቤል ፌቪዬ፣ ይኸውልሽ ከድር የያዘው ኦርደር ማለት ነው። ሲስተሙ ላይ ቦሌ ነው አሚን ጀርመን የሆቴክ ሪል ስቴት ተብሎ ነው የገባው። አሁን ልጁ እ፣ ሲደውልለት ለከስተምር እ፣ ጀሞን ያለው አዎ፣ ከድ- ከየት ነው አይደለም፣ ከዲቪን በርገር ከዲዛይን ነው
ዲዛይን ቦሌ ቦሌ ነው ነው።
የዲቪ ከቦሌ ማለት ነው።
ሞተረኛ ጀሙ የሚሰራ ነው ከሆነ ያለው።
እኔ ለሞተረኛ አቀብለዋለሁ ኦርደሩ።
አዎ ሞ- ከድር ሞተረኛ አይደለም እና order ኡ የሞተር ነው የሚሆነው። አዎ አያውቀውም። እሺ ቆይ እሺ ይወጣልሃል። እሺ እሺ፣ እሺ። እንትን እም፣ ለሞተረኛ የሚሰጥ ከሆነ እኔ ራሴ እሰጣለሁ ለሞተረኛ።
እሺ አባ እሺ